louco, velho.
Hello. ሄሎ
ሄሎ ሄሎ ሄሎ፣ ሰላም ነው አለ እግዚአብሔር ይመስገን።
አለን። ከቤት ቤት ነው የምደውለው።
እሺ
ቅድም የሩስ ሊስት ሰታ ነበር አይደል?
አዎ አዎ
ኦኬ በቃ የኤርሚያስን እንትን ከፍተንለታል። የራሱ የሆነ issue ምናምን ስላለን ከእሱ ውጭ ያሉትን just confirm አድርገን እሺ፣ check እያደረግ እስቲ ኤርሚያስ ጋር ደውልለትና አ ደወልክለት?
አዎ የእሱን case already ከነናቲ ጋር ጨርሶ ምናምን ከፍተንለታል። ችግር የለውም። የእሱ አዎ እኮ አድርገንለት ደውልለትና አ ፓወር ቤት ምናምን ሌላ betting ሳይጀምር አይቀርም I think።
okay እስቲ check አድርገው ደውልለት።
እሺ፣ እሱን check እናደርገዋለን። ሌሎቹን እሺ።
እዛ list ኡ ላይ የላከችን ላይ ያሉትን confirm አዎ።
አድርገን check አድርጋቸው ችግር የለውም። ነገ ሙሉ ስለምንወጣ ዛሬ list አድርገን እየደወልንላቸው ነበር። ቦታዎችን check እያደረግን በቃ ነገ ሙሉ ለሙሉ እንትን አድርገን እንልክላቸዋለን ያሉትን።
በጣም አሪፍ በቃ እሺ እሺ እሺ። ማን ልበልህ ስምህን?
ኢዮስያስ ኢዮስያስ የአንተ ስልክ ነው ይሄ?
okay አይ በቢሮ ነው የደወልንልህ እሺ ግን ያዘው ከዚህ ስልክ ችግር የለውም።
ስለምደውል እሺ እሺ ወንድሜ አይዞሽ። እሺ